ይቅርታ እንትና ኔትወርክ ግን ያለኝ ትንሽ ኔትወርኩ ችግር ስላለ በደንብ አሰምኝ መሰለኝ። አሁን የሰት ነው አሁን የሰት ነው ጥያቄ ብር አስገብቼ ማለት ነው ቴሌ ብር ለመታደሰ ነው ከቴሌ ብር ወደ ቤት ወደ ቤት ቤት አዎ እሺ
አሁን ቴሌ-
ምናችን ምናች ምናችን አሰማኝ ምናችን ምናችን ሲሰጥ አስተካከል ይቻላል ወይ?
ሄሎ
አዎ ሰማሁት ነው።
ቴሌ ብር የላከልህን ቴክስ አዎ ቴሌግራም ላክልህ
በ- በ- በቴሌግራም ልላክልኝ ቴሌ- ቴክስት ላክልኝ።
እሺ።
እሺ